አትልም ማች በርገር ሰላም
ቺዝ በርገር አለ።
ቺዝ በርገር አለ። አዎ ቴካዊ ታደርጊልኛለሽ? ስንት ሰዓት እሺ ይደርሳል?
ይደርሳል። አሁን ደሊቨሪ ነው ወይስ መተው ነው የሚወስድ?
አይ መጠቼ ውስጥ አለ ግን ቴካዊ ነው።
እሺ ረዲ ሱፐር ማርኬት አጠገብ ያለው ነው።
አዎ አዎ።
እሺ አሁን ይደርሳል። በቃ እሺ አሁን ይደርሳል። አንድ ቺዝ በርገር አንድ ቺዝ በርገር ነው። ግን ትንሽ መቆየት ትችላላችሁ። እስከ አንድ እሺ ሰዓት።
ወይ በሚፈልጉ ሰዓት ይደውሉልኝና ወዲያው ይሰራል። ችግር የለውም።
እሺ እሺ።
እሺ እሺ